hello ሰላም ጤና ይስጥልኝ።
አቤት
ጂፕ ተች ማሳጅ አዲስ አበባ ነው ዊ ፕላስ ሶሉሽን ነበር የምደውለው።
ከምን ዊ ፕላስ ሶሉሽን ምንድን ነው
አ- አ- ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ መጥቷልና ድርጅታችሁን በነፃ እንድታስተዋውቁ እየጋበዝን ነበር። app ኡን አውርዳችሁ ማለት ነው።
okay app ኡ ደግሞ ከ Play Store ወይም ደግሞ ከ App Store ላይ እሺ ዊ ፕላስ ሶሉሽን ነው የሚለው እ- ደ- ካልሆነ ደግሞ link ኡን መላክ ይችላል።
እሺ እናረጋለን
አመሰግናለሁ።